ሚላን በርገር የቴኒስ ቤት ነው የሚመለሰው እዛው
ሄሎ አንተ ያው hello ኪሩቤል ወይ ወይ የ customer ሯ ስልክ አልሰራም አለ እና ምግቡን መልሰው በቃ ልመልሰው እዛ
ቆይ የት እንደምትመልሰው ልጠይቅ ሰሊ ሰሊ እ ሚላን በርገር ቤት ነው የሚመለሰው የሴምሲው እዛው መልሰውና ደውልልን እሺ እሺ እሺ